હેલો હેલો
હેલો અભિ હેલો ሰላም እንዴት ቃ- ሰላም ቃል ኪዳን ነበር።
እሺ ትናንትና የቤት ፋሙ ኬዝ አይደል አዎ እሺ እነግሮታለሁ ብላ ነበር አዎ እነግርሃለሁ ብላኝ ነበር።
እሺ የማሽን ቁጥር ይነግሩኛል ጋሼ
ለምን ወጥቷል እኮ ነግር ለመልስ ሳይሆን ማለት ነው እ፣
ልወስደው እንትን እጁ እንትኑ ቁጥሮች ከጠፉ አስተካ እንዲስተካከል አድርጊልኝ ብያት እኮ ነው።
እኮ የማሽን ቁጥር አንዴ ይነግሩኛል ይቅርታ አገ
አልመጣችም?
አገናኘታለሁ
ሁለት ስልሳ ስምንት እኮ spelling ኡንም ይነግሩኛል የማሽኑን spelling I E A I E E A A።
እሺ፣ እሺ I A ቃል ኪዳን ናት። በቃ ትናንት የጎደች ከዛ ቁጥሩን ቁጥሩን ብቻ ነገሩኝ እሺ ሁለት ስልሳ ስምንት አልኩሽ እኮ እሺ ሁለት ስልሳ ስምንት እሺ በቃ አገናኘታለሁ አሁን